ሄሎ ሄሎ ጤና ይስጥልኝ።
ጥሩ ይስጥልን።
ይመዘጋሉ
የቴሌውን ጨዋታ ዘና ለማለት ፈልጌ አጠቃቀሙ ይላል።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ
ከዚያ ሰባ ቁጥር ይጫኑና አማርኛ ያደርጋሉ በእንግሊዝኛ ይመጣል መረጃው
በእንግሊዘኛ ለማድረግ አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ በእንግሊዝኛ መረጃ ይመጣሉታል
እ ከዛ ቋንቋውን ይቀይሩ ሰባ ቁጥር ይጫኑና አማርኛ ያድርጉት
እሺ፣ ከዛ ሶስት ቁጥር ላይ ለመጫወት የሚል ይመጣል
እሺ፣
ጥያቄና መልስና እድሉን ይሞክሩ የሚል አለ
እና
ጥያቄና መልስ ኮይን ይገዛሉ ሁለት ቁጥር ላይ ለመግዛት የሚል አለ
ለመግዛት የሚለውን ነው ሁለት ቁጥር እና ሁለታ አዎ ከሁለት ብር ጀምሮ ኮይን አለ እሱን ይገዙና ጥያቄና መልስ ይመልሳሉ
ትኬት አለኝ ሁለት ትኬት አለኝ እሺ ትኬት ካለዎት እድሎትን ይሞክሩ የእድል ጨዋታ የሚል አለ እዛ ላይ
እና ያች- አንድን ማለት ነው ምነካ አዎ አንድ ቁጥርን እሺ መልካም ጊዜ